Hello, tenés tú. Hello. Hello. Hello, tenés el link. Hello. Hello.
አልገባኝም። እየሰማው ነው ግን አልገባኝም
እም፣ እ፣ ምኑን ያልገባሁት
እ
ምንድን ነው ያልገባሁት?
ያልገባኝ ምን ይንኩ እየተባለ ነው።
እሺ ይሄ ቴሌቪዥን game ነው። የጥያቄና መልስና የእድል ጨዋታ አለው። ኮከብ አዎ።
ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣልዎታል።
እሺ ከዛ ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል። ሶስት ቁጥር ለመጫወት የሚለውን ሲ- ሲነኩ ጥያቄና መልስና እድሉን ይሞክሩ የሚል አለ።
እሺ ጥያቄና መልስ በኮይን የእድል ጨዋታ በስኬት ነው የሚጠቀሙት።
እሺ ካሸነፉ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት አለው። ቴሌቪዥን ሽልማት አለ?
አዎ።
እሺ
እሺ መልካም ጊዜ። እምቢ ካሉት መልሰው ይደውሉ።
እሺ እናመሰግናለን።
እሺ መልካም ጊዜ። እም።
ሽልማት ለኮልሰነ